Hello Hello ድርሻ እንዴት ነህ? ሰላም ነው አለን አለን ሰላም ነው።
አለን አለን። የቲቪ ዲስክን የላክልኝ የትኛውን የላክልኝ?
የ- የቲቪዎቹ ነው የላኩላን የትኛው ነው የቲቪው?
የሴሰሚኒቱ ነው የቲቪው ማለት ነው።
እኮ የቲቪው አው- አሁን ከቲቪ ጋር የተገናኘ ኮምፒውተር አለ አይደለ?
አ
አዎ፣ እሱ የእሱ ኮምፒውተር ቲቪ የትኛው ነው የዲስኩ?
የአሁኑ የአሁን access እያደረኩ ያለው የቲቪው ነው የላኩልን።
አይ እኔ አሁን እንትን ሌላ ሰው ነኝ ሌላ ሰው ነኝ ከእንደገና እንትን ልበል ብዬ።
ከአንድ ጋር ላክልህ
የትኛው ነው? አስራ ስምንት የሚለውን አስራ አምስት አሁን አክሴፕት በለኝ አስራ አስራ አምስት አስራ አምስት ቤት እኩል ነው የሚልን ነው የሚለው ነው እንትን ያልኩልህ የቲቪው።
በቃ እሺ፣ አክሴፕት በለኝ እሺ፣ አስራ አምስት ቤት የሚለውን እሺ እሱ ላይ ነው ጌሙ ብቻ ነው
ጌሙ አዎ የቲቪው እሱ ላይ ነው የሚጠም የአስራ አምስት ምናምን የሚለው ላይ ማለት ነው አዎ አስራ አምስት ዜሮ ሰላሳ መጨረሻ ዜሮ ሰላሳ አምስት የሚለው አዎ ግን ኬ- ሁለት አሁን ሁለት ሀያ ሰላሳ ሰላሳ ሀያ ሁለት ዴስክቶፕ ስላለኝ ለየብቻ ነው ኬኖ እና ስፔኖ ለየብቻ ነው ሁለት ለየብቻ ብቻ ነው።
ሲኑ ለብቻ አዎ ሁለት ለየብቻ ነው ለቲቪ የምታደርግ ለአንዳንድ ቲቪ ማለት ነው።
ኦኬ እሺ የት አለ ፋይሉ አለክ እንደ ጀነሪክ ፋይሉ እ ፋይሉ አለክ የትኛው ጄኔሪክ የሚለው እ አ የት አለ እዚህኛው ኮምፒውተር ላይ የለም
ያኛው ላይ አንደኛው ላይ ብቻ ነው ያለው።
ወደዚህኛው ጫንልኛ ወደ አስራ ስምንት ቤቱ ላይ 18 ብቻ ነው።
አስራ አምስቱ ላይ አስራ አምስቱ ላይ 15 18 ላይ ለ18 18 ላይ ያለው።
አዎ አስራ አምስቱ ላይ ጫንልኝ እሺ አስራ አምስቱ ላይ ምንድን ነው የሚጫንበት ንገረኝ
እሱ 15 ላይ እንትን ነው የ screen ኡ እንጃ ነው እስኪ ያኛው ላይ ኬኖ ማለት ነው ያኛው ኬኑ።
እሺ ያኛውንም ሲመጣ accept በለኝ እሺ እሺ